hello hello ጤና ይስጥልኝ።
አብሮ ይስጥልኝ።
ዮሐንስ አዎ ነኝ።
ከቺፕቺፕ ነው የደወልኩለት።
okay okay order አድርጎ ያልመጣልዎት ዕቃ አለ?
አዎ አልመጣልኝም። ምግብ okay ምን ነበር ዕቃዎች?
ጥቅል ጎመን ነበር።
okay አጠቃላይ አምስት ኪሎ አዎ ያዘዙብን።
አዎ አምስት ኪሎ okay ትላንት አልተደወለሎትም ነበር ከ driver? ትላንት አልደወለሎትም ነበር ከሹፌር?
አልተደወለም ነው።
okay እሺ። ስለዚህ check አድርጌ ነገ ላስልክሎት ዕቃውን መረከብ ይችላሉ?
እሺ እሺ።
እሺ ነገ የት ይላክሎት?
ነገ ፉሪ ወልፋና
የት አሉኝ? ፉሪ አዎ የወልፋና ህንጻ
okay ፉሪ ድረስ እንኳን የለም እስከ ጀሞ እሺ ጀሞ ሁለት ሁለት መረከብ ይመቸኛል።
ይችላል።
አዎ ይመቸኛል።
ስለዚህ በቃ ጀሞ ሁለት ነገ driver ይደውልሎታል።
እሺ እሺ እሺ መልካም ቀን።
እሺ thank you